ሄሎ ጤና ይስጥልኝ።
ሌላ ጤና ይስጥልን። አሁን የጥርስ ህክምና ያስፈልጋችሁ የለ ፊክስ ብሎ ለማንቆጣ ነው። እንዴት ነሽ?
እግዚአብሔር ይመስገን። እንዴት ናችሁ? ናሆም ዴንታል ሳርቤት ብራንች ነው አይደል?
አዎ።
ከአሪፍ ቤ ነበር የሚደውሉት።
እሺ
አሪፍ ፖስ ማሽኖትን ላለፉት ተከታታይ ጊዜያት የተጠቀሙት አይደለም እና በዛ ዙሪያ ምናልባት ያጋጠሙት ችግር ካለ በፖስ ማሽኑ ዙሪያ እሱን ለመጠየቅ ነበር።
ያጋጠምን ችግር የለም። ያው መጀመሪያም ሲመጣ ተናግረናል። እኛ እሺ እኛ ብዙ የምንሰራው credit ነው፣ cash አንሰራም። ለዛ ነው ያው የማንጠቀምበት ያንን በሚመለከት ነው እንጂ ሌላ ችግር የለውም።
እሺ ማንኛውም ችግር ካጋጠሙት ግን ዘጠና ስድስት ዘጠና አምስት ላይ በማንኛውም ሰዓት ላይ መደወል ይችላሉ።
እንደውላለን።
እናመሰግናለን። መልካም ቀን።